Hello.
Hello, Dutch Boss.
Hey.
ከያዲስ አልሰብህም ብለህ ጽፈህ
Eh?
ከያዲ የያዝከውን ወደ- አልታዘምኩ እ?
አልታዘም አልታዘምኩ።
እሺ እዛ ከሆንክ አገናኘኝ።
እሺ ጋሽ ደውላቸው ስልክ እንጂ በቢሮ ስልክ ደውላቸው አሉ።
ስልክ አልሰራልኝ ስላለ ነው ደግመህ ያገናኘኝ።
ጋሽ አለ እ? እናንተ ታሰሩ። አለ አለ
Hello ጤና ይስጥልኝ።
እ፣ ከየት ነው ከ BeU Delivery ነው የምደውልህ።
እኮ አልደወላችሁም እኮ ለጉኝ ደውለው አላዘዙ?
አላዘዙም፣ አልተደወለልንም።
እሺ እሺ ወንድሜ
እ? እሺ እሺ እሺ ደውላቸው ደውላቸው